Hello. Hello. Hello. Hello አልሰማም።
አይሰማም የኔ
ይሰማል እኮ እሺ አባ
እ፣ በእናትሽ ምንድን ነው ሶስት መቶ ብር ችግር አለበት እኮ ምንድን ነው ቤት ቁጥርህን ንገረኝ በዚህ ይሄ በደወልክ ቁጥር ነው እኮ። እ፣ እስከ ትላንት ነው የደወልኩ እናንተ ስንት ጊዜ እስከ ትላንት እስከ ዛሬ
እሺ አዳምጠኝ አ ይኸውልህ በ voucher ነው ያደረግከው አይደለ
ይሄን መስፈር ነው እኮ በ voucher ነው ያደረግከው አይደለ ወይ አ- አ- አ withdraw withdraw አድርጌ እስካሁን ብር የለም እኮ ሶስት መቶ ብር ይኸውልህ ሱቅ ላይ ነው አይደለ የሄድከው
አ ሱቅ ላይ ሄደክ ነበር አይደለ
አይ እኔ ምን አውቃለሁ withdraw አድርጌ ስ- ሶስት መቶ ብርም ይኸውልህ አዳምጠኝ በ voucher withdraw አላደረክም በ voucher deposit ነው ለማድረግ እየሞከርክ የነበረው
እና እሺ ምን ላደርገው እሱም ደግሞ failed ብሎ ከምን ነበር እየሞከርክ ያለው ከ CBE ነበር ወይስ ከቴሌ ብር ከቴሌ ብር withdraw አድርጌ ብርህ አ፣ ተመልሷል እሺ check አድርገው
መቼ እስከ ትላንት እየደወልኩ ነው። በእናትሽ ምንድን ነው እናንተ የሰው የሰው ጉዳይ የሰው የሰው ጉዳይ እየሰራ እኮ አይደለ እስካሁኑ ምንድን ነው አልፈጠም ሆነ እኮ እየነገርኩ ነው አይደለ? የሆነውን እየነገርኩ ነው። ተመልሶልሃል። ቴሌ ብርህ ላይ check አድርገው።
በእናትሽ ቸገር ግን መልስና እስከ እስከ ትላንት ነው የደወልኩ ምንድን ነው አ
ይኸውልህ ወንድም check አድርገው። ቴሌ ብርህ ላይ ተመልሶልሃል ነው እያልኩት ያለ